ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አርሾ ሜዲካል ላብራቶሪ ነው።
ሄሎ
አቤት እመኛሽ፣ አይሰማም።
ማን ልበል?
ከአሪፍ ፔ ነው የምደውለው። አርሾ ሜዲካል ላብራቶሪ ነው።
Okay አሪፍ። አይ ያው እዛ የምንሰራበት አንድ contact ነው። ልክ ነሽ።
እሺ፣ ምናልባት POS ማሽናችን ላይ ያጋጠሙት ችግር ካለ ለመጠየቅ ነበረ።
አይ ብዙም የለም። ያው ፍቅርተን contact እያረኳት ነው። ሲኖርም
እህ፣ እሺ፣ ደንበኛችን
ሲኖርም ምናምን ወደ እሷ እንትን አረጋ forward አረጋለሁ። አሁን ላይ ምንም የለም።
ምንም ችግር የለም። እሺ፣ እናመሰግናለን። መልካም ቀን።
እሺ።